ኦ ኃይሎ ጤና ይስጥልን።
ሌላ ኃይሎ
ሰሙ ተመዝግቤ ነበር okay፣ እሺ ምን እንርዳዎት?
እና account ልክላለሁ ብለሽ ነበር።
okay account አላክንሎትም።
አዎ፣ እሺ ቆይ ዜሮ ዘጠኝ አስራ ሁለት ዘጠና አምስት ስልሳ ስድስት ሰላሳ አንድ ነው ስልኮት።
አዎ፣ አዎ።
እሺ አሁን ልክሎታለን። ስሞትን ስልኮትንና ያስገቡበትን ደረሰኝ በቴሌግራም ይላኩልን።
እሺ፣ እሺ። እና እንትን ሰዓቱ ስንት ሰዓት ነው መማሪያ?
የአካል ተማሪ ነው።
አዎ፣ የአካል ያው ከአስራ አንድ ተኩል እስከ አንድ ሰዓት ተኩል። ዛሬ ግን የቦታውን አውቀዋለሁ።
አዎ። ሀያት አዎ ዛሬ ግን ሴሚ ሴኔር ነው ያለ ነው። orientation አለ ከስድስት ሰዓት ጀምሮ ማለት ነው እስከ ምሽት አንድ ሰዓት ድረስ orientation አለ። መምጣት ከቻሉ እንዲመጡ፣ ካልሆነ ሮብ መምጣት ይችላሉ። ከአስራ አንድ ተኩል እስከ አንድ ሰዓት ድረስ ማለት ነው።
okay። የነገውን class ነው ግን ማክሰኞ የሚጀምረውን class ነው።
እ ማክሰኞ class የለንም።
እም፣
ሰኞ፣ ሮብ፣ አርብ አለን።
ሁሌ okay። እሺ። እና ያው ከአስራ አንድ እስከ አንድ ሰዓት ተኩል ነው ያልሽኝ።
አዎ አዎ okay። እሺ